ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ወደ ቤት አሁን ደውልሽን ደውሌ ነበር እኔ እና አብዱናስር አብዱናስር ሁሴን እኮ ነው እኔ ሚሴንጀር የተላከው message ኡ ማለት ነው በሚሴንጀር ነው ወይስ በቴሌግራም ነው?
በቴሌግራም እሺ ማን ነው ስምክ?
እኔ ሌንጮ ጀማል ሌንጮ ሀጅ የቴሌ- ጀማል የቴሌግራም ስምክ ናስር አብዱናስር ሁሴን
አብዱል ናስር አብዱል ናስር የሚል የለም እኮ የቴሌግራም okay አብዱል ናስር ሁሴን አንድ ስድስት መቶ አንድ ጊዜ አራት ዜሮ መቶ ዘጠኝ ዜሮ አምስት ነው ዜሮ አምስት ዜሮ ሁለት
ዜሮ ዜሮ አዎ አብዱናስር ሁሴን አንዴ ስድስት መቶ ብር አንዴ ደግሞ አራት መቶ ብር message ኡን ላካው ቴሌግራም ላይ አዎ እኮ አብዱል ናስር በሚል ስም አይደለማ። እሺ ወይም ደግሞ የቤስ- የሲቢ ብር የምትጠቀምበትን ቁጥር ላክልን አብረክ ዜሮ ዘጠኝ የኔ ወይ የሱ
አይደለም ሲቢ ብር ያስገባህበት ሲቢ ብር ዜሮ ዜሮ ዘጠኝ ሰማንያ አምስት እሺ
ሰላሳ አምስት እህ
አርባ ሶስት እሺ
አስራ አምስት በቃ እሱን ቴሌግራም ላይ ላክልን ጽፈን እሺ
እኔ አሁን ቴሌግራም የለኝማ እሱም እኔ ጋር የለም እኮ በቴሌግራም ካልሆነ message ኡን ካላየን ደግሞ ማሳወቅ አንችልም። አለዛ ከሆነ አባ message ኡ ያስፈልገናል የግድ
message ኡ በምን ላክታለ message ኡን በቴሌግራም ነው ል- መላክ የምትችለው
ልካለሁ እኮ ቃል እ?
በዚህ ቁጥር በዚህኛው ቁጥር ልካለሁ ይኸው ቁጥሩን ልነግርሽ እንደ እሱ ናስር
እሺ ንገረኝ።
ዜሮ ዘጠኝ እህ
አስራ ሁለት እሺ
አስራ ስድስት እ
አስራ ስድስት ብለሻል እ አስራ ስድስት ሀያ ስድስት እሺ
ዜሮ ሰባት
በዚህ ቁጥርም የለም ቴሌግራም የግድ ስሙ ያስፈልጋል። እሺ በቃ ወይም ለሱ ደውልለትና hi ብለህ ላክላቸው አንድ ጊዜ check እንዲያደርጉልኝ በለው።
እሺ ቆይ ስልኩ ይደውልልሽ እሺ